ሄሎ ጤና ይስጥልኝ Best Bet ራሂል ነኝ ባኮም ልርዳው
Best betting win ነበረን እና ብሩ የለም እያሉ ነው። በየቀኑ win ላይ በጣም ችግር አለ። ጅጅጋ ቅርንጫፍ
ጅጅጋ አዎ፣ ብዙ ጊዜ win ሲኖር ሳምንቱን ላ ስንጠብቃለን። ችግሩ ምንድን ነው?
አሁን አለክ ያሸነፍከው ትኬት
አዎ cashier ኮዱን ንገረኝ እስቲ የትኬቱ
አንጣት ትኬቱ አ አስራ ሁለት ሄሎ አቤት አለው አስራ ሁለት እሺ
አርባ ሰባት እሺ
ሰላሳ አንድ እህ
ሰማንያ አምስት ሰማንያ አምስት እሺ አዎ
አራት መቶ ስልሳ ብር ነው
አዎ
እሺ አንዴ ቆይ እሺ መስመር ላይ ጠብቀኝ ሄሎ አቤት እሺ አ- እኔ አሁን ደውዬ አወራችኋለሁ እሺ ትንሽ ጠብቃችሁ ሂዱ ትንሽ እሺ።
ቆይታ ወይ ትደውልላችኋለች ልጅቷ
እሺ እሺ እሺ